ሄሎ ሄሎ ሰላም እሙ ወዬ ከችብችብ ነው የደወልኩልሽ።
እሺ እሺ ይቅርታ ሄለን እ፣ ስልክ እያነሳች አይደለም፣ driver ደርሶ ነበረ
የት ነው የደረሰው የት በአስራ ስምንት ነው በቸርች ታቦት ይዞ ደርሶ ነበር እኮ በልትር ነው ያዘዘችው አይደለ እ?
ቸርችር አይደል ሲያሳ ነው አይደል ያዝችው
እስኪ እሱን check ላድርግልዎት።
አዎ አስራ ስምንት ማዞሪያ ና ሲያሳ ነው የምትያዙ ጊዜ driver ኡና እ፣
እሺ።
Hello አቤት text አድርጊኝ text ማድረግ ትችያለሽ driver ኡ ቁጥር ልንገርዎትና አይሰማም?
ልሂድ ያሉት ልንገርዎት ያሉት ልንገርዎት እሺ ያሉት ያልኝ አዲስ ስልክ ቁጥር ያሉ ልንገርዎት
እሺ እሺ እናቴ እሺ እየያዝኩኝ ነው ዜሮ ዘጠኝ
ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ እሺ
ድግ- ድጋሚ ሀያ ዘጠኝ እሺ ሁለት ሀያ ዘጠኝ ሀያ ሀምሳ ሰባት ሀያ ሀምሳ ሰባት እደውልለታለሁ
አሁን ይደውሉለት እንዳይሄድ እሺ እደውልለታለሁ እሺ እሺ